ጤና ይስጥልኝ ዋሽንግተን።
ጤና ይስጥልኝ።
አቤት።
information ፈልጌ ነበር።
እሺ
ingrown toenails ይሄ ወደ ጥፍር ውስጥ የሚገባ ወደ እግር የሚገባ ጥፍር አለ አይደለ? እንደሱ አይነት minor surgery እናንተ ጋር ይሰራል?
ሰርጀሪ አዎ፣ ማይነር ሰርጀሪ በማይነር ሰርጀሪ ነው የሚስተካከለው ወደ ስጋ ውስጥ የሚገባ ጥፍር።
እስቲ ስልክ ልስጥሽ። ሌላ ደስ ይለኛል።
ዜሮ ዘጠኝ ሰማንያ ስምንት
እሺ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት
እሺ
ሰማንያ ዘጠኝ ሰማንያ ዘጠኝ
አንድ ጊዜ ይቅርታ ላስደግምሽ።
እሺ ዜሮ ዘጠኝ ሰማንያ ስምንት
እሺ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ ቴንኪዩ እሺ